ሄሎ
ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳህ
withdraw አድርጌ አልገባም ነበር።
እሺ በዚህ ቁጥር ነበረ Best Bet አአ እሺ ንገረኝና check ላድርግልህ ዜሮ ዘጠኝ ሀያ ሁለት ሀያ ሁለት ሰባ ሰባ
አርባ አራት ሰባ አምስት አርባ አራት አስራ አምስት ሰባ አምስት ሰባ አምስት
እሺ Hello ስንት ብር ነበር?
አስራ አራት እሺ አዎ እሺ ሄሎ ሄሎ ወደ ሱራፊል አብዮት አይደል?
አዎ confirm አድርጌልሃለሁ። ትንሽ ቆይቶ ይገባል። ሄሎ